እናቱ ቅድምም እየደወልኩኝ ነበር። ብሩን ለምን አንተ active አታስደርገዋል? ለምን አታስለቅቁት? system ያላችሁ እናንተ ስራ እየሰራችሁበት ጥሩ ነው። እንደዚህ አይነት ነገር ምንድን ነው አባቴ? ምንድን ነበረ?
እንትን ነው ብር withdraw አድርጌ ማ- ትናንት ነው የተያዘብኝ። ስንት ጊዜ ደወልኩኝ?
እሺ ጠብቀኝ አንዴ፣
ስንት ጊዜ ጠብ ስንት ጊዜ ፈትቻቸዋል?
አንዴ መስመር ላይ ጠብቀኝ አባቴ። የሚያስተናግድ ሰው ላ እንትን ልበልልህ እሺ።
እሺ።
ዲቦራ እሺ፣
ሄሎ ሄሎ ያቺን ዲቦራ ነኝ የምመጣው።
እ፣ ብር ከብስ ቤት withdraw አድርጌ ወደ አዋሽ አምስት መቶ ብር ትናንት ነው። ስንት ጊዜ ደውያለሁ እናንተ ጋር ብሩን ለምን አታስደርጉ? ወደ ካቻፕ ነው
ወደ account አልገባልህም?
አልገባልኝም።
ሴቪስ ላይ ቁጥርህን ንገረኝ።
አስራ ሁለት ሰባ ሁለት እሺ ሰባ አምስት ሰማንያ ስምንት ሰባ አምስት ሰማንያ ስምንት
ትላንት ነው ወጪ ያደረከው? ከትላንት ወዲያ ትናንትና
ትንሽ ጠብቀኝ እሺ፣ እያየሁልህ ነው።
አቾክ
hello አቤት በ Chapa በኩል ነው አይደለ ስላለፍከው አ ብር already ከቤት ቤት ወጥቶ አንተ- እነሱ ጋር ነው ያለው። እሺ processing ላይ ስለሆነ ነው አሳውቅልሃለሁ እንዲያስገቡልህ።
አሁኑኑ ደውይላቸው። ስንት ጊዜ ተደውሎላቸዋል? ለምን ያው ደማ እኮ አሁን ራሱ ያየሁት ነበረ። እኛና የነሱ ቴሌግራም ላይ ሁለት ጊዜ ተልኳል እና እነሱ አዎ።
ናቸው እነሱ ጋር ነው hold የተደረገው። ግን መልሼ አሳውቅልሃለሁ እንዲያፈጥኑልህ። እሺ ትንሽ transaction ምናምን ስለሚበዛ ነው late የሚሆነው።
እሺ፣ ደውይላቸው በእናትህ እሺ እሺ አባቴ አሳውቅልሃለሁ።
ጨዋታ ሰዓት ያለሁብኝ እሺ